ሄሎ ሰላም ጤና ይስጥልን ድንገት እ?
ሄሎ ይናገር ነው ማሽንገድ ጋር
እንዴ
ሄሎ
ሄሎ አይሰማም ይሰማል። ሰላም ጤና ይስጥልን ቴሌቪ
ቴሌ ብር ነው አይደል
አቤት ቴሌ ብር ነው አይደል ወይ
አይደለም ቴሌቪዥን ነው ቴሌቪዥን
ቴሌ ሚሊዮን
ቴሌቪዥን
ቴሌቪዥን
አዎ
ቴሌ ነው በቃ ብዬ ድምፅ ረሳስቻለሁ ማለት ነው